አርብ ትላንትና ፈልጌ በጊዜ ነው የወጣችሁ።
ጤና ይስጥልን።
አይደለም ምን ልርዳዎት?
አርባ ዋልኩኝ ወደዚህ ወደዚህ ስንል
ድምፆ ትርቋል።
ሄሎ
አቤት አባት ምን ልርዳዎት?
ጤና ይስጥልን። ሰላም ነሽ? ምንድነው ተዘጋ እግዚአብሔር ስልካችሁ? በሰላም ነው ዛሬ ስልካችሁ? እ
ኔትወርክ ሄሎ።
ነው መሰለኝ። እሺ ቁጥር የፖስታ ያሉኝ ነው አይደል? ይቅርታ።
አዎ ዩፒኤስ እና ዲኤችኤል አዎ
እሺ ቆየሽብን እኮ እናቴ።
016 ዚ- የት የዲኤችኤል ነው ዩፒኤስ
16 ዲኤችኤል
ዜሮ አስራ አንድ ስድስት ዲኤችኤል ዲኤችኤል ላይ ዜሮ አስራ አንድ ስድስት hello 17 አስራ ሰባት
59 40 ሀምሳ ዘጠኝ አርባ ሀምሳ ዘጠኝ ሌላ አርባ እሺ ሌላ ምንድን ነው ያሉኝ?
ዩፒኤስ ዩፒኤስ ዱቤት አዎ ዩፒኤሶች አዎ እነዚህ መልእክት አድራሾቹ ዩፒኤስ እንደ ዲኤችኤል ያሉት አሉ አይደል አዎ እሺ ዩፒኤሶች
እሺ እኔ እንደውልሎት አባት ይቅርታ መስመር ላይ ከማቆየት እ- እሺ እሺ